હેલો હેલો આવી જ અંકિત
આવ ሰላም ዋልክ እንዴት ዋልክ እግዚአብሔር አለን ከዚህ ከዋስ ነበር የምደውልልህ ኬት ከዋስ ቫልዩ አድድ ሰርቪስ እሺ እሺ እንትን እነዚህ ዋና ህንፃ ላይ ስልኮች ነበሩ የመብራት ኃይል እና እና ማለት ሴቱ የዚህ ማብሪያ ዋስትና
ኮንሽስ ነው ፒያሳ ፒያሳ ያለው አዲስ ሰሩት ህንፃ የለም?
እም፣ ዋና ምን ብላ? አዎ።
እዚህ ጣይቱ ሆቴል ፊት ለፊት ጣይቱ አይቶ ቴ አዎ።
እኛ አይደለም ከስፓታ አይ የመስፍን የመስፍን ነው የስታስቲክስ ደዳ ማለት ከስታስቲክስ ስታስቲክስ ቀጥሎ ሳይት።
ነው ቀጥሎ አዎ ቀጥሎ አንድ አጥር እሺ።
ነው የሚለያቸው እዛ ህንፃ ላይ ነበሩ የመብራት ኃይል ከፒያሳ ወደዚህ የመጡ ስልኮች እኛ ከፓርትነር ጋር ላን እየሰራን ነበር እና June ላይ መስፍን የተወሰነ ጀምሯቸው ነበር ሰላሳ ሶስት ምናምን ስልኮች አሁን ግን complain አምጥተዋል ደብዳቤ ጽፈውና June July almost ሰኔ ማለት ነው አ?
አዎ ሰኔ ይህን ነገር የማስታውሰው ይመስለኛል ከሰባ አንድ አርባ ዜሮ ስምንት አካባቢ ከአራት ከአርባ አንድ ዜሮ ስምንት MSG
MSG ውን ያላወኩትም ግን okay።
መስኔ ጀምሮት በኋላ እንትናል አሁን ደብዳቤ ጽፈው መጡ። complain
ትልክልናለ ለእኔና ለሱ ምናምን ልኬዋለሁ። ምናልባት አሁን okay ቅርባል።
ሳሙኤል የሚለው ነው አዎ አሁን ሳሙኤል የገባው?
አዎ እሺ detail ሊሆና ከሱ ይኸውና ጋር ወደ ላይ እንትን እንዳይሉት። አ!
እሺ እሺ detail ሊሆ እሺ። እሺ